ሞገስ ወይ የምትይ እንዴት ነሽ?
ደህና ነኝ፣ እግዚአብሔር ይመስገን።
ምን ሆነሽ ነው?
ማህተም ጠፍቶብኝ ወድቆ ወደኋላ ስማ እንዴት እንደደነገጥኩ
አገኘሽው? አሁን አ- አገኘሁት አገኘሁት። አሁን እዛ ውስጥ ነው?
ወድቆ ነው።
አይ ይሁን፣ ሰላም ነሽ?
ደህና ነኝ የምትይ እኔ እግዚአብሔር ደግሞ ምን ሆነሽ ነው ብዬ እኮ ደነገጥኩኝ።
ይመስገን። ማህተም ጠፍቶብኝ ደነገጥኩኝ።
አይ ይሁን፣ ያ ብዬ መታ እኮ ደ- ደ- ደ- surprise አደረገችኝ መታ።
ሰማሁኝ እኮ ማን ነገርሽ? ቴቴ ጋር ደውለሽ ነው?
እቴቴ ጋር ስደውል የሆነ ሱቅ ነይ ስትል አንቺ ከምትሄጂ ምን አለበት ያ ብዬ ትልኪያት በ- ወገቤን ማሞኛል አለች።
እውነት ለምን እሷን አትልኪያትም ስላት እሷ እኮ ዝም ብላ ወደ እናንተ ጋር እየመጣች ነች አለች።
እኮ እንዴ? ለማን?
ሳላስበው በር ስታንኳኳ ስከፍትላት እሷ ውይ ብዬ እም።
እዛ document ኡንም ፈልጌ አጣሁት። እሱንም ለቴቴ ነገርኳትና ትዕግስት ጋር ትፈልግላቸዋለኝ እኮ ሰለሞንን ቅድም አ ግን ሁለቱን የሚሰጠውት ይመስለኛል። እስቲ ግን ትዕግስት ጋር ትፈልግላቸው ሲለኝ ነበር።
የለም አለች አሉ እኮ ትዕግስት እኮ ትዕግስት የለም አይሉ አለ።
አለኝ እኮ በቃ በኦሮምኛ የተጻፈ ነገር ምንም የለም አለች።
በቃ ሁለቱንም ነው የጻ- የሰጠሁት እኔ ማለት መስፍንም ሰለሞንም አዎ፣ ሁለቱንም ነው የሰጠሁት አለኝ።
እና እሱን እኮ እንትን ልል ብዬ በቃ እሱ ጋር እደውልልሻለሁ ስሞክር- እምትይኝ ስራ እሺ፣ አስቸኳይ ስለያዝኩ፣ እሺ፣ እሺ እደውላለሁ።